ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሰማንያ አንድ ሰማንያ ስምንት ላይ Flintstone Homes ደውለው ነበር። ሰማንያ አንድ ሰማንያ ስምንት ላይ Flintstone Homes ደውለው ነበር። መረጃ ፈልገው ከሆነ ብለን መልሰን የደወሉ።
በሰላም ነው?
ምን ነው?
አዎ፣ ምን እኛ እኮ አልደወልንም።
እሺ፣
እ?
እሺ፣ መልካም በሰላም ነው ግን?
አዎ፣ በሰላም ነው። የአክሲዮን ሽያጭ ነው። የአክሲዮን ሽያጭ ነው። በሰላም ነው።